ጀጎ ሌላፎን ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ Chapa ነበረ የምደውለው እ?
ለ national ID ክፍያ ፈጽመው ነበር አይደለም?
አዎ አዎ።
እሺ national ID ውን ተቀብለዋል እንዴ?
ከየት ከተ እንትን ነው አልተቀበሉም፣ እስካሁን አልደረሱትም።
message አልገባልኝም።
በቃ እሺ፣ እሱን ለማረጋገጥ ነበር ይደውልሎታል።
እሺ እሺ እሺ።